ሰላም ጤና ይስጥልሽ። እባክዎ ምን ልርዳዎ?
Okay ሰላም ነው።
ይላሙላኝ።
እንትን በራ ዝንጅብል ከትናንትና ወዲያ ያዘን እሺ ትናንትም አልመጣልን። ዛሬ ደግሞ ማታ ትናንት ማታ ላይ ተደርሶኝ ነበር። ጠዋት ደግሞ delivered እየተደረገ ነው የሚል text ደርሶኛል። Still ግን አልመጣም።
ስልክ ቁጥሮትን ይንገሩ። ዜሮ ዘጠኝ
ሰላሳ
ሰላሳ
ሰማንያ
ሰማንያ
አርባ አስራ ዘጠኝ
ማር በሚል ነው።
አዎ
Okay በአስራ ዘጠኝ order ያደረጉት።
አዎ
Okay እዚህ ጋር ግን ዝንጅብሉ እንደወጣ አያሳይም። Driver assign እንደተደረገለት ነው የሚያሳየው።
አዎ እኮ እንደዛ ሆነ ማለት ይሄን text ኦች ደርሶኝ ነበር ትናንትም ዛሬም ጠዋት ይላካል፣ ግን አልመጣም።
Okay ዝንጅብል ብቻ ነው ያዘዙት አይደል?
አዎ
Okay አይ ዛሬ አልወጣም፣ ነገ ይመጣሉታል። ነገ እንዲመጣሉት እናደርጋለን። ይቅር- እሺ፣ ይቅርታ ይሁን።
ይቅርታ፣ በጣም ነገ ይመጣሉታል።
እሺ፣ እሺ።
Okay